ጤና ይስጥልኝ። የተሰጠኝ ማዕከል እባክዎ ልርዳዎት?
እግዚአብሔር ይስጥልን። የበረራ ዋጋ ለመክፈል ከባህር ዳር የሰኞ የሰኞ እሺ ሌሉ ለአንድ ሰው ነው?
አዎ የባህር ዳር ነው የጎንደር ለማ
መምጫ ብቻ
መሄጃ አይ ከዚህ መሄጃ።
ለባህር ዳር ወደ አዲስ አበባ ማለት ነው። ልጩጤ ልጅም ማለት የስድስት ወር ልጅ አለ።
ምን አለ?
የስድስት ወር ልጅም አብራኛለች ጩ- ህፃን ማለት
ይቅርታ አልተሰማኝም።
የስድስት ወር ህፃንም አለች።
የስድስት ወር okay እሺ።
እሺ።
ስለዚህ ለሰኞ ከባህር ዳር አዲስ እም።
እሺ ያለው ዋጋ ሁለት ሺ ዘጠኝ መቶ ሰማንያ ዘጠኝ ብር ነው። ያው almost ከባህር ሶስት ዳር ሺህ ብር ማለት ነው። እ እ ከጎንደር ከጎንደር
ከጎንደር እሺ እያየሁለት ነው። ከጎንደር እም፣ ጎንደር እንኳን almost business class ነው ያለው እም።
ይወደዳል።
okay እሺ እሺ ቆይ የባህር ዳርን አንድ check ላድርግሎት። ይቅርታ የባህር ዳር ሶስት ሺ ሁለት መቶ ሀምሳ
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ጊዜ